ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው።
እግዚአብሔር ይመስገን።
እንትን ነበር ትላንትና ወዲያ ብር ሁሉ betting ላይ ና እሺ አስገብተው ነው
አይደለም ለማውጣት ነበር እ withdraw ለማድረግ
ወዝዶ ለማድረግ ወዝዶ ወል አርግ ያለውና አልገባኝም ወደ ቴሌብር
ልከዋል። ተ- transaction ኑን አዎ አለው እዛው ቴሌግራም ላይ ልከዋል።
አይ ቴሌግራም ላይ ሳይሆን እንትን ላይ ነው ያልገባሉትን ከ transaction history ላይ ይላኩልን። ቴሌግራም ላይ
በ- በ- በምን በቴሌግራም ይላኩልን ያልገባሉትን
እን- እኮ የእናንተ channel channel ዜሮ ነው ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ ዜሮ ዘጠኝ ሰባ ሰባ ስምንት ነው ስምንት አስራ ስድስት አዎ
አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ